hello
ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት
register እሺ፣ ምን ለማድረግ ልርዳ? እ?
ስሞክር እሺ register ለማድረግ ስሞክር ምንድን ነው እሺ።
promoter code ጠየቀኝ። እሱ ምንድን ነው አይ promoter code የሚለውን እለፈውና ሌላውን ሙላው።
ሌላውን ሞላው በቃ ምንድን ነው ስልክ ከዛስ?
ቁጥርና password ስልክ ነው።
ዘጠኝ አድርገን ያስ- የጀመርከው
ዘጠኝ አንዳንድ
ዘጠኝ ማን ነው አድርገን ዘጠኝ አስር ማለት ያው ዜሮ አላስገባውም።
እሺ። ከዛ password ን capital letter small ሁሉም ሌተር ካፒታል መሆን አለበት።
አይ ከ- አንድ ካፒታል አንድ small oh okay።
ከዛ okay።
symbol ያስፈልጓልና ቁጥሮችም ያስፈልጉታል። እሺ ሚሊዮን እሺ እሺ።
ስምንት digit መሆን አለበት።
ስምንት digit oh አዎ።
okay። እሺ እሺ
thank you እሺ። እናመሰግናለን ስለደወሉ። መልካም ቀን።
መልካም